ሄሎ ሄሎ ጤና ይስጥልን። ወደ አባይት አብሮ ይስጥልን።
manufacturing ሄለን ነኝ። ቲክቶክ live ላይ ስልኮትን አስቀምጠው ነበረ። ምን ልርዳዎት?
ምን አልሽ?
ከሳፊ ባጃጅ ነው የምንደውልሎት።
ከቴሌ ሳፊ ሳፊ እሺ፣ ስልኮትን ቲክቶክ live ላይ እ፣ አስቀምጠው ነበር። ከዛ አግኝተነው ነው
አዎ። ምን መኪናውን ነው?
ባጃጅ ባለ ሶስት እ፣ ባጃጅ አዎ ባለ ሶስት አዎ፣ እግር የት የኤሌክትሪክ ነው ተሽከርካሪ ቦታው? የት ነው?
እ፣ አሁን የደወልኩሎት ከአዲስ አበባ ነው። ለቡ መብራት ኃይል አርሴማ ፊት ለፊት።
እየመጣው ነው። በቃ ዛው ይደርሻለሁ።
እሺ ይ- የቱ ጋር ደረስ?
ገና ዝዋይ ነኝ።
ዝዋይ። okay አዎ ወደዚህ እየመጡ ምሳ ነው።
እየበላሁ ነው። አዎ እሺ ሲደርሱ ይደውሉልን።